ጤና ይስጥልኝ እናባላለን ምንድነው ሄሎ
ምንጣፎችን perfectly ነው የምናጥበው። ለዛ ነው ሄላ
ደግሞ እሺ እናቴ፣ እሺ ሄላ ናት ይመስልህ።
አብሮ ይስጥልኝ ምን ልርዳዎት?
እ፣ ባለፈው ቀጠሮ ይዤ ነበረ ለሐሙስ ለዛሬ እሺ አዎ እ፣ የወዲት እባላለሁ።
እሺ እሺ፣ እ፣ እና አድራሻችሁን አላወቅኩትም፣ ይቅርታ።
እ፣ ተደውሎ text አልተላከልዎትም?
text text እንትን link ነው የተላከልኝ፣ የቴሌግራም link ነው የተላከልኝ።
okay እ፣ ቴሌግራም እምቢ ሲላለኝ አልከፈትኩትም።
እሺ አድራሻችን ጎተራ ፔፕሲ ንፋስ ስልክ ፖሊስ መምሪያ ዝቅ ብሎ ነው የሚገኘው። አሁን ግን ሁለት እሺ።
ተኩል ነበር የተባሉትኝ ሰዓት ስለሄደ እ፣ ወይ አዎ።
ማክሰኞ ነው መምጣት የሚችሉት።
በእውነት አዎ እሺ። እና የግዴታ የትምህርት ማስረጃዎችን ይዤ መገኘት አለብኝ ነው ወይስ ካወራን በኋላ ማምጣት እችላለሁ?
አሄ ትምህርት ማስረጃዎትን እ፣ ሊመ- እኛ ጋር ሊመዘገቡ ሲመጡ ነው ማምጣት አዎ፣ ያለበት።
ስለዚህ ማክሰኞ ይዤ መምጣት አለብኝ ማለት ነው።
አዎ እሺ እናቴ፣ በጣም አመሰግናለሁ። መልካም እሺ ቀን።
እሺ፣ መልካም ቀን።
bye